ጤና ይስጥልኝ በሽታ ቤቴ ነኝ የምረዳው።
withdraw አርጌ ነበር ከሶስት ቀን በፊት ብሩ እስካሁን አልገባም።
ከሶስት ቀን በፊት አዎ መች ቀን ነበር ቀኑን በደንብ ንገረኝ።
እሑድ ዕለት በዚህ ስልክ ነው?
አይ ሌላ ንገረኝ።
ዜሮ ዘጠኝ ዘጠና አራት ዘጠና አራት ስልሳ ሶስት እሺ ሀምሳ አራት ሰላሳ ስድስት
ስንት ብር ነበር?
አምስት ሺ እና አንድ ሺ
እሺ አንድ ሺህ እና አምስት ሺ
ልክ አንድ ሺህ balanced ይላል። አምስት ሺህ ግን failed ሆኗል። እሺ failed ሆኖ ወደ ቤት ቤት account ነው የተመለሰው።
okay አንድ ሺ አንድ ሺህ ገብቶልሃል። አንድ ሁለቴ ሺህ ነው ወደ አንዳንድ ዳግም ታደሰ ነው አይደል? ዘጠና ሶስት አዎ።
አርባ ሰባት ሰባ አራት ሰላሳ ዘጠኝ አይ ሁለቴ ነው አንዳንድ ሺ ሁለቱም በ- ገብቶልሃል።
እሺ እሺ እሺ። መልካም ቀን